ሄሎ ሄሎ ከቤስት ቤት ነው የምደውሉት አዎ እኮ ወደ ዜሮ ዘጠኝ አርባ ሁለት ሰባ አስራ አምስት አርባ አራት ነው የሚልኩት።
አርባ ሁለት ሰባ አስራ አምስት አርባ አራት
እሺ failed ሆኖ ወደ account ኡ ይመል- ተመልሷል። ድጋሚ ሞክሩት።
ወደ ቴሌብር አታስገብልኝ ስለቆየ ነው approve ለማድረግ ቆይታው ስለሆነ የደወሉልን ተመልሷል ወደ Best Bet። አሁን ይሞክሩትና approval confirm የሚል ከመጣልዎት ይደውሉልን። እሺ ምን ምን confirm የሚል ከመጣልዎት ለእኛ ይደውሉልን። confirm ብሎት ስለቆየ ነው አሁን ወደ account ኡ የተመለሰው። አሁን ይሞክሩትና ይደውሉልን።
ቆይ እሺ እሺ መልካም ቀን።